ሁለተኛ በስፖርት ነው ባኮ የምንረዳው።
ስልክ ላክ ብለሽ ልኬ ነበረ ቴሌግራም ላይ።
ማን ነው ስሞት?
ተስፋ ነው ሙላላ።
ተስፋ ነው የሚለው የቴሌግራም ስሞት።
አይ ጽናት ጽናት ነው የሚለው።
መቼ ነው የላኩት?
አሁን አራት ሰዓት ከሀምሳ ምናምን ትናንት ብር አስገብቼ ምናምን ብዬሽ
እሺ እኔም ብቻ አይደለም ብዙ ሰው ነው የሚያናገሩት ደንበኛችን፣ OK።
ግን ጽናት የሚል አልመጣልኝም።
ኧረ ልክ ያለው አይ ይላል። ይኸውልሽ ምን hi መሰለሽ ብለው እስኪ ትናንት- ላኩ አንዴ።
እ? እሺ፣ hi ብለው የላኩልን ሳይዘጉት።
ቆይ አልዘጋም።
እሺ
ያው ልክ ያለው ግን last seen recent ይላል።
አዎ፣ አይ recently ነው ያለው የኛ ስልክ ችግር የለውም። እርሱ ግን ይሄ አንዴ ልክ ያለው።
ሌሎች ያው በ- ታይቷል ይላል። አሁን እሺ አሳልፌ ሎታለሁኝ። ይጠብቁን። እሺ በትዕግስት እሺ